hello hello
Habis
ሰላም ጤና ይስጥልኝ። ስለዚህ
አባት ስለሆነ የሆነ ሜሴጅ ትገባለህ።
ቴሌቪዥን ጌም ነው።
አዎ፣ ጌሞቹን ሲጫወቱ ደግሞ ሽልማቶች አሉት።
እሺ፣
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና እሺ፣
ሰባት ቁጥር ላይ ቋንቋ ይምረጥ ከእንግሊዝኛ ወደ አማርኛ።
እሺ፣ አንድ ቁጥር ለመመዝገብ፣ ሶስት ቁጥር ለመጫወት። ሶስት ቁጥር ለመጫወትን ሲጫኑ
አዎ፣ ጥያቄና መልስ እድሎትን ይሞክሩ የሚል አለ። እርስዎ መርጦ መጫወት ይችላሉ። ጥያቄና መልስ በትኬት ነው የሚጠቀሙት። በጥያቄና መልስ በኮይን ነው የሚጠቀሙት። ይቅርታ። ትኬት ደግሞ የሚያሸልም ጨዋታ ላፕቶፕ፣ ስልክ አምስት ሺህ ብር የያዘው ደግሞ እድሎትን ይሞክሩ የሚለው ላይ ነው። እሱን ደግሞ መጫወት የሚችሉት በትኬት ነው።
ጥሩ።
ይሰማል።
እሺ፣ እሺ፣ እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላሉ። እሺ